ሄሎ በእናትህ ላይ
በመሰለኝ ሄሎ አብሮ ይስጥልን
ሄደ አዝዤ ነበር ነው አክሱም ሆቴል እ?
ሄሎ
ሄሎ ሄሎ መሸት ነው
እ፣ ቤተ ማርያም እ፣ ቤተ ራሔል
አዎ ልክ የላቸዋለሁ
አልመጣም እስካሁን።
ኦኬ እሺ አንዴ ስልኩን ልደውል ትሰጪኛለሽ?
ስልኩን ልስጠ እሺ እ፣
ዜሮ ዘጠኝ ዜሮ ዘጠኝ
ሰላሳ ሁለት ሰላሳ ሁለት ሰላሳ አራት ሰላሳ አራት አርባ አምስት አርባ አምስት ሰላሳ ሁለት ሰላሳ ሁለት አዎ
እሺ ሌላ እሺ እሺ